ጤና ይስጥልኝ።
hello ጤና ይስጥልኝ ቤተሰብ እስራኤል ነኝ። በምን ልርዳዎ እንደምን አደርሽ?
እግዚአብሔር ይመስገን።
አንድ game ነበረ ያለቀ የተበላ የመሰለኝ እናንተ ጋር ግን ቀላ።
ስፖርት ነው?
ቡድኑ- አ አ እሺ cashier ኮዱን ንገረኝና check አደርግልሃለሁ።
እሺ cashier ኮዱ አስራ አንድ እሺ አንዴ።
ሀያ ስድስት እሺ እሺ
እሺ አስራ አንድ ሀያ ሀያ ስድስት ስድስት ዜሮ ሶስት ዜሮ ሶስት ሰላሳ ስምንት ሰላሳ ስምንት እሺ ሌላ ወጪ ያደረግኩትም አለ approve አልተደረገም።
እሺ
እሺ check አደርግልሃለሁ።
እሺ
ቀይ የሆነው match ነው እንደዛ የምትለኝ?
አዎ ቀይ ይሆናል ግን already ያለቀ ነው ውጤቱ። ሁለት ለዜሮ አልቆ ነበር one point five ተብሎ እሺ
ዜሮ አዎ ሁለት ላይ ዜሮ ለሁለት ነው ያለቀው።
አ ዜሮ ለሁለት ማለት ነው።
over አንድ ነጥብ አምስት እሺ። እ ይሄንን ለ provider ኦቹ አሳውቅልሃለሁ። እሺ እሺ እሺ እ ግን ትንሽ ትጠብቀኛለህ። እንዳሳወቀኝ ወይም ደውዬ አሳውቅሃለሁ። እሺ መልካም።
Skype ላይ ስለሆነ የምልከው እ OK።
መጠበቅ ይኖርብኛል እስኪመልሱልኝ።
እሺ እሺ ማለት እ ያኛውን ግን ንገረኝ፣ check ላድርግልህ ያልገባልህን ማለት ነው ነው። በዘጠኝ አስራ ስምንት አስራ ስምንት ሀያ አስራ አራት በደወልክበት።
አ አ እሺ አይ እሺ
ሀያ አስራ አራት ነው።
አ ሀያ አስራ አራት መቼ ነበር use ላይ ያደረከው?
ማታ ላይ ነው ማታ ላይ ነው።
ስንት ብር ነው?
ሀያ እሺ እሺ አንዴ መስመር ላይ ጠብቀኝ።
እሺ
ወደ ቴሌ ብር ነው አይደለ?
ወደ ቴሌብር አ አዎ እሺ። ይሄኛው ገብቶልሃል። እሺ ሀያ ሺህ ብሩ እ ያኛው ደግሞ አሳውቅልህና እንደመለሱልኝ ደውዬ እነግርሃለሁ። እሺ ጠብቀኝ።
መልካም መልካም።
ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።
ለአንቺም መልካም